Hello. Hello. Hello. ሀሎ ሄሎ
አቤት በቃ እሺ ይኸው እያወራን ነን አዎ ሄሎ ሄሎ ሄሎ ማን ልበልህ
ሄሎ አቤት የት አቤት ነው አባ ሰም ነው ቴስት ያደረግን ነው በቃ ደርሷል አይደለም በጋሽ ሄሎ ሄሎ